Hello? Hello? Hello? ሄሎ ሰላም ጤና ይስጥልን። ቴሌ ነኝ።
አልስልን ስለ ቴሪው ምናምን ስልሳ አምስት ሰማንያ ሰባት ምናምን ደውል ምናምን እያለ ሆኖ ስላልገባኝ ነው።
እሺ ቴሌቪዥን ጌም ነው። ጌሞቹን ሲጫወቱ ሽልማቶች አሉት። ኮከብ ዘጠኝ ሰማንያ አምስት ምትላል ብሎ ደውሉ። አንድ ቁጥር ላይ ለመመዝገብ፣
እሺ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ። ከእንግሊዝኛ ወደ አማርኛ ሶስት ቁጥርን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል ይመጣልዎታል። መርጠው መጫወት። ጥያቄና መልስ በኮይን ነው የሚጠቀሙት። ጥያቄና መልሱን በተከታታይ አስሩንም ሲመልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ ይጫወታሉ ማለት ነው።
እሺ ግን በአማርኛ አልሆን እያልሆኑ አቤት
በአማርኛ ማድረግ አይቻልም።
ጥያቄና መልሱ በድረገጽ ሲሆን ነው ወደ አማርኛ የሚቀየረው።
እሺ እሺ